የመሰለኝ ቤት ራሄል ነኝ። በምን ልርዳው?
ብር አሳልፈን ነበረ ቅድም እንዲህ ብሎናል።
withdraw ነው?
አዎ አይ deposit ነበር ወደ ሌላ ሰው ላይ አሳልፌ እኔ።
እሺ ከዛ ወይም እሱ ጋር አልገባ ወይም ደግሞ ወደ እኔም አልተመለሰልኝም።
የ deposit message ኡ አለ ከባንክ የተላከላችሁ?
አዎ ቴሌግራም ላይ ላክ ብለሽ ልኬ ነበረ ግን ምንም አልተሳተፍኩም።
እሺ እሺ። አዎ ትንሽ customer ስለበዛብን ነው። እሺ እዛ ላይ አይተን እናይ እንመልስልሃለን። deposit message ኡ ስለሚያስፈልገን አይቼ እመልስልሃለሁ። እሺ ትንሽ ጠብቀን። እሺ